ሄሎ
እንዴት ነህ?
አሎ ሰላም ነው?
አለን እግዚአብሔር ይመስገን።
ሰባ አስራ አራት ስልኩን ይጭታል።
ሰባ አስራ አራት ነው ያልከኛ አዎ አዎ ከሰሚት ሺህ ጋር የሚለው እ፣ እሱ።
ከሰሚት ፊጋ። እሺ ስንት እያሰበልን ነው? ከሰሚት ፊጋ።
አዎ፣ አይ እንትን ነው ሰሚ ከሰሚት ሺህ ጋር የሚለው የምግብ ቤቱ ነው እሺ እና የሚሄደው ደግሞ ወደ ጎላጎል real estate ነው የሚሄደው ወደ እንትን ማለት ነው። ሀያ አንድ ሺህ እሺ እሺ፣ ችግር የለውም check አድርጊ።
አየዋለሁ። እሺ